ቴሌቪዥን ሄሎ ጤና ሄሎ ሄሎ አቤት ጤና ይስጥልኝ ቻፓ
ዋሽንግተን ሆስፒታል እንትን ከ- ከንግድ ባንክ ወደ እንትን ብር ልኬ ነበር አልገባም።
ብር አስገብተው ነው
ወደ እንትን ቴሌብር
ከየት ወዴት
ከንግድ ባንክ ወደ ቴሌ በራሱ account ማለት የራሴ account
በቻፓ በኩል
ቀጥታ በእንትን ወደ ቴሌ ብር ነበር እንትን ያልኩት ያ- ያስተላለፍኩት ብሩ የለም።
እኮ አምስት መቶ ቴሌ ነበር ብር ነዋ ቴሌ ብር ይደውሉ አ- መቶ ሀያ ሰባት ቴሌ ብር ይደውሉ መቶ ሀያ ሰባት አዎ
እሺ